ጤና ይስጥልኝ ሁሉ ስፖርት ባኮ የምንወደው
ጤና ይስጥልኝ። ትላንትና የሆነ ብር cash out አድርጌ ነበርና እሺ
አልገባልኝም እስካሁን ድረስ ወደ ቴሌብርም አልገባም፣ እዛ ሁሉ ስፖርት ላይም አልቆጥረውም።
እሺ ከ transaction history ዮ ላይ እ
አልቆረጠውም ከሁሉ ስፖርት ቆርጦታልማ ከሱ ላይ ግን እንትን ላይም አልገባም።
ከ transaction ከ transaction history ላይ እ የተቆረጠቦትን successful ሆኖ ያልተላለፈለትን screenshot አድርገው ይላኩልን፣ ምልክት አድርገው በቴሌግራም በቴሌግራም በዚህ ቁጥር ነው።
አይ ቁጥር ውስጥ ያዙ
እ እሺ ንገሪ።
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ መልካም ቀን